ሄሎ ጤና ይስጥልኝ ብሽት ቤት ሰላም ነው?
እግዚአብሔር ይመስገን። ምን ነበር?
የቤስቲ ቤት ኤጀንት ነበርና የሁለት ሳምንት ኮሚሽን አልገባልንም ነበረ።
ማን ልበል?
ከነው ብሸጋ ነበር የወሰድ ነው ከነው ብሸጋ የወሰድ ነው እና አላስገቡልንም ምናምን እያሉ ነበር ነው።
እሺ አንተን ማን ልበል?
መላኩ ኬ የሚል
አንዴ ጠብቀኝ ተስሽ የሁለት ሳምንት ሄሎ
አቤት አቤት ተብለን አናግራት እኮ አናግሪያት አላስገቡልንም አለችኝ።
እሷም አላስገቡልንም አለችኝ እ እሺ
ሄሎ
ሄሎ ሄሎ፣ ሰላም ነው?
ሰላም ነው?
እቺ ምን ነበር?
እ ኮሚሽን አልገባልንም ነበር የሁለት ሳምንት ያሁነኛው ሳምንትና የባለፈው ሳምንት ተብለን አናገርካት?
አ- አናግሪያት እኮ የስፖርቱና የካሶን የዚህ የቨርቹዋሉ ሂሳቡ አልተጣጣምንምና አልሰሩልኝም ምናምን እያለች ነበር።
በቃ እኛ እሷን check እናደርጋታለን። እሺ
እሺ እስኪ ያለውን ነገር አጣል። እሺ
አረ ማን ዘጋው?